ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ ልስጦት? ጤና ይስጥልኝ ደንበኛችን። ሄሎ
አቤት አቤት።
እ፣ ድምጾት አይሰማም ደንበኛችን።
ነጋም
ምን አሉኝ?
ነጋም ነጋም ይህን ጠጋ ማማ ሚለግኛ
የ ነገር ነጋ
አየኩ ዋንቴ ማረጃ ዋንቴ ወርገፌ ተንም ቱሬ ዋንቴ ነን በበበርባች ማት ማስተኛ ታከኝ